ጤና ይስጥልኝ። ሁሉ ስፖርት በኮም ምን ልርዳው
አሁን ከደቂቃዎች በፊት ደውዬ ነበረ እና የ transaction ብለሽኝ ነበረ መሰለኝ። አንቺ ነሽ ኦፕሬተር? ይቅርታ።
እሺ ምን ልርዳዎት?
አ- አ transaction ቴሌግራም ላይ screenshot አድርጋ ላክልኝ ተብዬ እሺ።
ነበረ።
እሺ የዝ- የዝውውር ታሪክ የሚለው ነው አ?
አዎ ትራ- አዎ transaction እሱ እየሰራ አይደለም፣ እየመጣ አይደለም።
እህ።
እ፣ ትላንትና ነው ስድስት ሺህ ከሁሉ ስፖርት balance withdraw አድርጌ እ፣ እኔ account አልገባም። ከሁሉ ስፖርት balance ግን አልከፍት ተቀንሷል።
አሉት?
አዎ አልከፍት አለ እሱ።
እሺ በቃ አልከፍት ያሉትን screenshot ያርጉና የብሩን የስልክ ቁጥሩን መቼ እንዳስተላልፉ አድርገው ቴሌግራም ላይ ላኩልን።
ኦ፣ okay አልከፍት ያለኝ እሱ ማይከፍተውን ማይከፍተውን ኦ፣ ኦ፣ screenshot ያርጉ።
okay ኦ፣ okay የብሩ መጠንና ስልክ ቁጥሬ አዎ እና መቼ እንደሆነ ቀን እ፣ ያው ትላንትና ነው።
እኮ እዛው ላይ ነው የሚጽፉት።
እሺ እሺ፣ አመሰግናለሁ።
እሺ
እሺ